ሄሎ ሄሎ ጤና ይስጥልኝ።
አቤት።
ከቺፕቺፕ ነበር የምንደውልዎት።
እሺ
order አድርገው ያልመጣ item ነበሮት?
እ ሁለት መቶልኛል strawberry እና ሽንኩርት።
ስለዚህ የቀረ አለ አዎ ነበር?
እ ማንጎ ቅድም ደውሎልኝ ነበር ከሶስት ቀን ከምናምን ቀን በኋላ ነው የሚመጣው እ ብሎኛል። ይሁን ብየዋለሁ። እ ሌላ ደግሞ ቲማቲም፣ እ ቀይ ስር እና አዎ ሶስቱ መሰለኝ። በቃ ሶስቱ ነው ያልመጣው።
እ ቲማቲም፣ ቀይ ስርና ሀበሻ ማንጎ።
ማንጎ አዎ
እሺ ነገ ልንልክልዎት ነበር። location የት ነው?
እ ጀሞ ሶስት ጀሞ ሶስት እሺ እናመሰግናለን። መልካም ምሽት።